ሄሎ
ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ምን ልታዘዝ?
እንትን የሰላሳ አራት ትዊንግስ ቲኬቶች ነበሩኝ እሺ።
እና እነሱን ወደ coin መቀየር ይቻላል አይደል?
አይ አይቻልም። ትኬት ትኬት ነው፣ coin coin ነው።
እና ትኬቱ እንዴት ነው ማለት
እ፣ ኮከብ ዘጠኝ ስምንት መላ ይደውሉና እ፣
ከዛ ሰባት ቁጥር ጫና አማርኛ አድርጉት።
ከዛ
ሶስት ቁጥር ላይ መጫወት የሚለውን ይምረጡና ጥያቄና መልስና እድሉን ይሞክሩ የሚላል። እድሉን ይሞክሩ የሚለው ላይ ሲከፍቱ ትኬቶቱን ያገኙታል። እድሉን ይሞክሩ።
እሺ፣ በትኬቱ
አዎ፣ በትኬቶቹ በ coin ደግሞ ጥያቄና መልስ ነው የሚመልሱት።
እሺ፣ ኮ- ከዛ coin ኡን ይቆጥራል ማለት ነው ከመለሱት።
ማለት እየቀነሰ ይሄዳል ያው ሲጠቀሙ።
እሺ፣ እሺ
እሺ፣ አመሰግናለሁ።